ሌላ hello ሰላም እንዴት ነሽ?
ሰላም እንዴት ነው?
እ፣ አንድ እንትን ነበረኝ እና እሺ እ፣ እናንተ ጋር ማሽን ነበረን፣ ሁለት ማሽን እ፣ ድምፅሽ ሁለት አይሰማም።
ማሽን ሁለት ማሽን እናንተ ጋር ነበረን በአስራ ሁለት ስድስተኛ ወር በባትሪ ብልሽት የገባ ማለት ነው።
እሺ
እና ማሽኑ የእንትን ነው የ sales ማሽን ነው፣ ተንቀሳቃሽ ነው። ለ sales ኦች የተገዛ ተንቀሳቃሽ ማሽን ነው እህ፣ እ፣ እ፣ እሺ ተንቀሳቃሽ ማሽን ነው እና እ፣ ትናንትና መጥቼ ነበረ።
እ፣ ማሽኑ አልተጠገነም። አንደኛው መለዋወጫ የለውም ተብያለኝ።
እሺ አንደኛውን ደግሞ በ direct charger እንዲሰራ ነው የሚል ነገር ነው የተሰጠኝ ማለት ነው።
እሺ ወሰድሽ ሁለቱንም?
አልወሰድኩም። አንደኛው ምን እንትን የለውም መለዋወጫ የለውም፣ መስራት አልተቻለም።
እሺ አንደኛውን ደግሞ በ direct charger ነው የሚል የተሰጠኝ።
እ፣
direct charger እንዲሰራ ተደርጓል ነው የተባልኩት ማለት ነው።
እሺ direct charger ደግሞ እኛ sales ነን እና በ direct charger ማሰራት አንችልም።
ቻርጀሩ የላቸው በ direct እየሰካሽ፣ እኛም direct ነው፣ ባትሪ የለንም ገና ባትሪ እኮ ባትሪ የለም። ባትሪ ስለሌለ በ direct charger ነው እያሉኝ ያሉት። ያ ደግሞ adapter ላይ ሶኬት ላይ ሰክተሽ በቃ መጠቀም ማለት ነው።
ተንቀሳቃሽ ነው።
ያው ተንቀሳቃሽ ተ- ማሽን እንዴት ነው ይዘን እንትን ብለን ሰ- ቻርጅ አርግተን መዞር የምንችለው?
እኮ አንድ አሁን አንድ ቦታ የሆነ ሱቅ ላይ ስታራግፉ ቻርጀሩን ይዘሽ አንድ ቦታ ላይ ያው ሂሳብ ት- ታወራ ርጃልሽ አይደል?
እንደዛማ መሆን አይችልም።
ታገናወረ- ከገቢዎች ደብዳቤ አምጥቻለሁኝ። መለዋወጫ ስለማ ከሌለ በቃ መለዋወጫ የለም ብላችሁ ጽፋችሁልን ለአንደኛው እንደተጻፈው ለሁለቱም አለመኖሩን ጽፋችሁ ማስወገድ እንድንችል ማለት ነው።
እሺ እኮ እ፣ ኃላ- ከዚህ ጋር ያለችውን ኃላፊ አናግራታለሁ። ለአንደኛው ብቻ ነው መለዋወጫ የለውም ብዬ ልጽፍ የምችለው ነው።
እሺ ያኛውን ደግሞ የተንቀሳቃሽ ማሽን ቻርጀር ይዘን መዞር አንችልም። እንዳልሽ ደግሞ በየሱቁ ቻርጅ አድርጉልንም ልንል አንችልም።
እሺ በቃ መለዋወጫ አለመኖሩን እስካመናችሁ ድረስ ለሁለቱም ማሽን መለዋወጫ የለንም በሚለው ደብዳቤ ጻፉልን። ምክንያቱም ከገቢዎችም አምጥቼ ያስገባሁት ደብዳቤ አለ እሺ እኮ ለሁለቱም ነው ደብዳቤ በቃ የተላከው እሺ የነበረው እዚህ ማለት ነው።
ያስገባሽበትን ኮፒውን ለማንኛውም አንቺ ጋር ቀሪ ካለ እዚህ ያስገባሽበትን የገበሽ ደብዳቤ ኮፒ እጅሽ ላይ ካለ ኮፒውን ይዘሽልን ነይ የት ነው እና ማለት ደግሞ ነው?
እዚህ ስት እ?
የት ነው ማመጣላችሁ?
ገቢዎች የጻፉልኝ ደብዳቤ አላላልሽም?
አስገብቻለሁኝ እኮ እዚህ እኛ ያለችው ጋር?
አዲስ አበባ። አዎ እሺ ነይና አናግሪያቸው እነሱ እኔ መወሰን መጥቻለሁኝ እኮ ስለ ኃላፊው ስለሌለ ስልክ ደውዪ ተብዬ ነው የደወልኩት እንጂ እኔ እዛው ነው ያው ያለሁት።
አናግሪያት ቀይዋለች ታናግሪያታለሽ እሷንም ሰውየው- አናግሬታለሁኝ።
እሺ እሷን አናግሬታለሁኝ እኮ እንዴ እሷን እኮ አናግሬ አንድ ደብዳቤ ነው የጻፈችው ነው።
እንዴ እኔ ምን ማድረግ አልችልም እሷ ናት ኃላፊ አናግሪያት እሷን ሌላ ኃላፊ የለም ሌላ ኃላፊ ያለ ተብዬ ነበር እኮ።
እንት ቤት ላይ ደውለሽ ነው ሌላ ኃላፊ አለ የተባልሽው
እንዴ ራሷ እኮ ሌላ ኃላፊ ያለ ትላንትና ሰባት ሰዓት ተኩል ላይ ብለኛለች።
እንጃ ማየ እኔ ምንም አውቀው ነገር የለም አናግሪያት እሷን ነው የምታናግሪያት